እባክዎ ምንዝጋው።
እንትን ፈልጌ ነበረ መመዝገብ ፈልጌ ነበረ እንትን በረራ አይነት እሺ፣ ወዴት ነው የፈለጉት?
ወደ ድሬዳዋ ወደ አገር ድሬዳዋ እ ለመቼ?
ለዛሬ ሳምንት ከአዲስ አበባ ነው የሚነሱት?
አዎ ግን አሁን ያለሁት ሌላ ቦታ ነው እሺ፣ እ ያው ከአዲስ አበባ ነው የምነሳው እኮ ከአዲስ አበባ ወደ ድሬዳዋ ነው መሄድ የፈለጉት አ ለዛሬ ሳምንት?
አ አ እሺ፣ ለአንድ ሰው ነው የፈለጉት?
አ
መመለሻ ይፈልጋሉ?
አይ መሄጃ ብቻ መሄጃ ብቻ ነው የፈለጉት?
አ እሺ፣ ትንሽ ደቂቃ መስመር ላይ ጠብቁኝ፣ check ላድርግልዎት።
እሺ እሺ